hello ጤና ይስጥልኝ ቺቺ።
ጤና ይስጥልን አባት delivery ምግብ እንትን ነው ለማዘዝ ፈልግ ትኩስ delivery እንኳን ለጊዜ እየሰራን አይደለም።
okay እና ሌላ ቁጥር ከሰጠኸኝ ከምታውቀው ካለ okay እሺ፣ አንዴ ጠብቁኝ። ዘጠና አምስት ሰላሳ ሶስት ዘጠና አምስት ሰላሳ ሶስት አዎ አዎ።
አመሰግናለሁ።
እሺ መልካም